ሄሎ ሆስፒት ነኝ።
ሰላም ነህ ሀሴቴ? ኃይሉ ነኝ።
ወይ ኃይሉ ያለው እግዚአብሔር ይመስገን።
አ- አለሁ አለሁ። የ እንትን ገብቶብኝ ነበር የ የሩፋኤል ኦርደር ከበርገዝ አንድ ነው። የፓስተር ልጆች ነው የሚሰሩት ኦርደሩ ማለት ነው። እና ከቻልሽ እንድታስወጪልኝ ነው። ሀሴት ዲስኳሽ ልጠይቅልህ ንገረኝ። order ምን ነበር አልሽኝ?
ዲስኳሽ ልጠይቃቸው order ነበር ንገረኝ።
እሺ እሺ
ዜሮ ስድስት ሰላሳ አራት
እሺ፣ አንዴ እዚሁ ጠብቀኝ መስመር ላይ እሺ እሺ እሺ እሺ።
ሄሎ፣ ሄሎ።
ሉ አይወጣም። ተቃራኒ ኦርደር ካላስክ ስራው
እኔ ሩቅ እኮ ስለሆንኩ ትዌን ዋን ነው።
በርገር የት ነው? አዲሱ ገበያ ነው ገበያ ነው።
እኮ። ስለዚህ እናንተ ዲስትሪክት ነው ለምንድን ነው የሚወጣው እያሉህ ነው? የፒያሳ የፓስተር ልጅ ነህ?
ዲስትሪክት ነው። አዎ፣ እንደ እኔ አንተ ፒያሳ የፒያሳ ነኝ።
ልጅ ነህ። ከዛም በኋላ ትዌን ዋን በር- በርገር ደግሞ አዲሱ ገበያ ነው። ስለዚህ አንድ አዎ።
የእናንተ ምድብ ነው።
አይ የፓስተር ነው፣ ችግር የለውም ሀሴት። ግን የፓስተር ምድብ ነው፣ ለ- ሌላ ጊዜ ማለት ነው። መስራት አይ ይቻላል። ግን የፒያሳ ከፒያሳ እኔ ይኸውልሽ፣ ከፒያሳ እኔ ሄጄ አዲሱ ገበያ ከምሰራ የፓስተር ልጆች በዛ በኩል አሉ። ሌላ ጊዜም እኛ እንሰራውም ይሄንን ወስደን ማለት ነው።
እሺ በቃ ለማንኛውም አይወጣም ብለዋል እነሱ ኃይሉ እሺ ኦርደር ሲ ይስተካከላል
ኪሎ ሀሴት።
ሜትሩን አይልሃለሁ ከምግብ ቤቱ ተነስቶ
እሺ ከሚስተካከል እሺ ከሆነ አስተካክል።
አይልሃለሁ እሺ ችግር እሺ